ስብሰባ ላይ ነን። የአለቃ CV አለ እንዴ ዶክተር? የአለቃ CV እ CV አለ እንዴ? CV CV እ እ ተጽፎ ነበር እንዴ በፊት? እ አልተጻፈም ማለት እሺ ዶክተር እሺ እሺ ምን አልከኝ ዶክተር?
የሰራበትን ብቻ ዘርዝሮ ነው የነገረኝ።
እና የጻፍከው ነገር የለም?
ሲቪ አልተዘጋጀም።
ሲቪ አልተዘጋጀም ማለት